ጤና ይስጥልኝ አሊባባ ችግር ነው።
አብረሽ ተነት ኮምፓክት ያሪፍ ቀነስ የሚል ፈልጌ ነበር።
የአሪፍ ኮምፓክት ሁለት ሻለን አስራ ሰባት ከሀምሳ
ኦኬ ስንት ነው ባንክ የሚያዝ?
ስድስት መቶ ሺህ ባንክ ይወጣለታል።
ኦኬ ሌላ የሚቀንስ የለም? አ? ማ- ሌላ ኒፋን አምስት ሀያ ይመቾታል።
ስንት ነው?
ሊፋን አምስት ሀያ ሁለት ሺ አስሩ አንድ ሚሊዮን አንድ መቶ
ሁለት ሺህ ሁለት ሺ አስራ ሁለቱም አንድ ሚሊዮን አንድ መቶ ነው። ድርድር ይኖረናል። በባንክ ይመቻቻል። እያንዳንዳቸው አራት አራት መቶ ሺህ ይወጣለታል።
አ፣ እሺ እኔ- compact ኡ የለሽማ ማለት የ Yaris compact እ, የሚ- እኮ አስራ ሰባት ከሀምሳ ከዛ በላይ ያለው የሚጨምር ነው ያለን።
Manual ኡ የላችሁም?
በ manual ኡ አሁን ላይ የለንም አባት አንድ ነጥብ አራት ምናምን የሚባል
ስንት አሉኝ?
አንድ ነጥብ አራት ምናምን አይቼ ነበር።
አንድ ነጥብ አ- ምን ምን መኪና እኛ ጋ Compact አ፣ አ።
እኛ ጋ ነው
እኔ እንጃ የቱ ጋር እንዳየው ነው። አ፣ እኛ ጋ የለም። እንደዛ compact ኦች ደግሞ በአሁኑ ሰዓት በእንደዛ ዋጋ አይገኙም አባት።
እሺ እና እኔ ብር ብዙ እንትን ስላልሆነ
ኮ- እኮ ስንት ነው ካሽ አለሁት?
ሰባት
ሰባት ከሀያ አ፣ እኮ እን- እንትን አይመቾትም ማለት ነው። ካጎና አ፣ ሊፋን አምሳ አይመቾትም።
እሱ- እሱኛው ባይሆን ይሻለኛል።
የትኛው ሊፋኑ ብዙ አይደለም፣ ያኛውን ነበር የትምህርት ሪኖ ካንጎ እ?
Renault Kangoo ነው።
አይ እኔ compact አይነት ነገር ነበር።
አዎ compact ያስጨምሮታላ።
አዎ፣ ባንኩን በዛ ማድረግ አይቻልም።
እንደዛ አይሆን አይ እንትን አይልም ባንኮች።
እ? ይከብዳል። አ?
አ በአይ ባንኮች በቃ እንትን አይሉም እ፣ የሚያያይዙልን እስከዛ ድረስ ነው።
Okay። እሺ እናቴ፣ በቃ በዚህ ተደውልሻለሁ።
እሺ እሺ